hello
ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ቤት
ትኬት check አድርጊልኝ።
እሺ፣ cashier ኮዷን ትነግረኛለህ?
እሺ ሀያ አራት no no ይቅርታ እሺ፣ አስራ አራት
አስራ አራት ሰላሳ ስምንት
ሰላሳ ስምንት አስራ አምስት ሰላሳ አምስት
እሺ በቃ አንድ ጨዋታ ወድቆብሃል፣ ሌላው የዛሬ ጨዋታዎች ናቸው።
አንድ ጨዋታ የዛሬውን ጨዋታ ነው የወደቀ
አዎ፣ አይ የትናንቱ አንዱ ጨዋታ ወድቋል። የትናንት መልካም ቀን